ሄሎ ሄሎም እንዴት ነሽ?
እንዴት ነሽ? አሁንማ አውቀኛላ።
እንዴ ደንበኛውሽ እንጂ ሰላም ነው ደህና ነኝ፣ እግዚአብሔር ይመስገን።
አለ እግዚአብሔር ይመስገን።
እስኪ ቼክ አድርጊልኝ ምንድን ምን ላይ እንደደረሰ። አልከሰርኩ አልወሰድሽም ሲስተም ዩኒቶ?
መጥቼ እኮ ያን ሁሉ ሰዓት ቁጭ ካለም በኋላ እሺ ምን የሚሰራ ነው ምንድን ነው ብሎን መለስን።
ማን ነበር የድርጅታችሁ ስም?
ኢንፋርማ ኢሉ ፋርማ። እሺ check አድርጌ አሳውቅሻለሁ።
ብርሃኑ ብርሃኑ ነው ብርሃኑ ነው።
እሺ ኢሉ ፋርማሲ ማለት ነው። እሺ አዎ፣ check ኢሉ ፋርማሲ።
አደርግልሻለሁ። እሺ እሺ፣ እሺ።